ጤና ይስጥልን።
Hello፣ እንዴት ጤና ይስጥልኝ።
ጤና ይስጥልን። ማዲባባ አዎ፣ አዎ።
አብሮ ይስጥልን። ምን ላጫወት?
አ እንትን Dzire ኡ ከባንክ ጋር የሚመቻቻላችሁ እንዴ? ኑራችሁ ልጆቹ ላይ
ምን አሉኝ?
Dzire ከባንክ ጋር የሚመቻች ይኖራል ወይ?
አዎ፣ ሁሉም Dzire Dzire አለን፣ የለጠፈም ያልለጠፈም።
Okay። ስንት ነው ሞዴል አላችሁ አይደለ? ሀያ ሀያ አለ እንዴ?
ሀያ ሀያ ሶስትም አለን።
ሀያ አለ ሀያ ሀያ
ሀያ የለንም፣ ሀያ አንድ Okay። ስንት ነው የሚባለው?
ሀያ ሀያ አንድ
አ
ሀያ ሰባት ከሀምሳ
ስንት ነው ባንክ የሚመቻቸው?
ሀያ ሰባት ከሀምሳ
አይ ባንክ የሚመቻቸው ስንት ነው?
ሀያ ሀያው የለንም አባት ሀያ ሀያ አንድ
ሰምተሽኛል ያልኩሽን የሀያ ሀያ አንዱ ባንክ የሚመቻቸው ስንት ነው ነው ያልኩሽ እ ስምንት መቶ ሺህ ብር እሺ እንትኖች አሉ እንዴ Vitz ሁለት ሺህ ሶስት ሁለት ሺህ ሁለት ምናምን
ሀያ ሀያ ሁለቱ ሁለት ስምንት መቶ ሺህ ነው የሚመቸው።
እሺ Vitz ኦች ሳሉ
Vitz ሁለት ሺህ ሁለት ነው ሁለት ሺህ አራት አለን ሁለት ሺህ ሁለቱ ስንት ነው?
ሁለት ሺህ ሁለቱ አስራ ሰባት ከሀምሳ
Okay፣ አቋሙ ምናምን አሪፍ ነው። መጥቼ ላየውና ወደ ፍተሻ። ስለዚህ እሱ አምስት መቶ ሺህ ነው መሰለኝ አይደል?
ይ- ይችላሉ መጥተው ማየት።
እንዴት ነው ኔጎሽዬት ላይ?
አዎ ስልክ ስልኮት ግን አባት ይቅርታ ጥራት የለውም እየተቆራረጠ ነው የሚደርሰኝ።
እሺ አሁን አይስማም።
አዳም እንትን እንትን ነው የተቆራረጠ ነው የሚደርሰኝ።
እሺ በሌላ ስልክ ልደውልሽ አንዴ።
ይችላሉ